ሄሎ አቤት ጤና ይስጥልኝ ቤት ቤት
አብሮ ይስጥልኝ። ከቴሌ ብር ወደ አባተሯ ብር ልኬ ነበር ሁለት ሺህ ብር
deposit ወደ አድርገህ ነው?
ቤስት አዎ፣ ወደ ቤስት ቢቷ እሺ እ፣ እና screenshot አልተ- ትልክልናለህ?
አልተጨመረም። አቤት ቴሌግራም ላይ text ኡን ትልክልናለህ?
ልኬ ነበረ አላያችሁትም።
እሺ አይ እየመለስን ነው። ትንሽ ወረፋ ስላለው ነው ጠብቀን።
እሺ